ጤና ይስጥልኝ ማን ይባባ ጤና ይስጥልኝ።
አብረሽ ስለን እ፣ እንትን አይተኝ መኪና የአሪስ ቤልታ ነጭ ሲልቨር እንትን ሲልቨር ይኖራል እሺ
አይተን ነበር ፔጃችሁ ላይ እና ለመግዛት ነበር እሱ እሺ ቁጥር ልስቶ 0911
እሺ ዘጠኝ አስራ አንድ
26 0990 እሺ ሀያ ስድስት ዜሮ ዘጠኝ ዘጠና
አዎ
ቴንኪው